ጤና ይስጥልኝ
አብሬት ነበር። ሰላም ነው።
ሰላም
ቺፕቺፕ ታዘን ነበረ ሀያ ሰባት ኪሎ ሰባቱን ትናንት ታችሁልኝ።
እሺ ሽንኩርት ነበረ ባጫለች። ዛሬ አታመጡልንም እስከ አስራ አንድ ሰዓት ትናንትና ተደውሎላችሁ ነበረ ከሰዓት ትናንት መጣ ብሎ ሲወርድ ሰባት ኪሎ የሚያመጣኝ ሽንኩርቱን ማለት አዎ ነው ሙሉን የመለሳችሁ ከዛ እ?
ሙሉን የመለሳችሁ
ምን አልሽኝ? አባት ምን አልኩኝ?
mu- ሙሉን እ፣ ሙሉ ሀያ ሰባቱን የመለሳችሁ
አይ ሙሉን ሳይሆን ሰባቱን ነው የመለስኩትኝ ሀያ ሰባት ስለሆነ ጓደኞች እንዳይቀርባቸው ብዬ ሁሉንም መለስኩትና ሰባቱን መልሼ አዎ ዛሬ እንድታ እንዳይመጡ ነበር እስከ አስራ አንድ ነገ ደግሞ የለንም በቃ ትናንትና ከነገሯቸው ዛሬ ይመጣ ይሆናል። እስኪ ይጠብቋቸውና እስከ ዘጠኝ ሰዓት ምናምን እ።
ደውሎ ያሳውቁን። እስኪ
እሺ።
ትናንትና ተናገሩ ወጥቶ ሊሆን ይችላል።
እሺ ድራይቨር አ- እንትን ስለማይደረግ ነው ይሄ በገብቶ የወጣ እቃ ስለሆነ አስተያየት ሲደረግ እዚህ ጋር አያሳየንም። ድራይቨር ማኔጀሩ ለመቸሸር ነው የሚመ- የሚልከው እና እዛ ነው ወይ እሱን አውርቼው እነግሮታለሁ። መልስ
እሺ እሺ፣ እሺ፣ እሺ አንተ እሺ፣ መልካም ቀን።